አመዬ
hello ወይ እንዴት ዋልሽ?
ሰላም እንዴት ነህ?
አለን ሀምሳ ስድስት ሰማንያ ሁለት ሀምሳ ስድስት ሰባ ስድስት ሰማንያ ሁለት ሰማንያ ሁለት ሀምሳ ስድስት ሰማንያ ሁለት እሺ ምንድን ነው
እ ይውጣልሃል ብለውት ነበርና እስካሁን አልወጣለትም። cancel ይሆናል ብለውት ነበር። ምግብ ማን ነው ቤት ተለብ- ስምህ
እኔ ዳዊት እ እኔ ዳዊት ነኝ። team leader ነኝ እኔ እና okay።
ገንዘብ ይዞበታል። ብሩክ እንዳለ ነው order ኡ የያዘው እም፣
እና ብሩክ ገንዘብ እንዳለ።
ይዞበታል። አዎ አንድ ሰዓት ምናምን አልፎታል። ያው ምግብ ቤት ምግብ ማንን ስለወጣ ነበር ስለሆነ ያናገረው እ፣ ይወጣልሃል ተብሎ ዜሮ አንድ አንድ ደውሎላችሁ መሰለኝ
እኮ እኮ check ማነው አድርጉና እሱን ይናገራሉ እኮ ይወጣልሃል ተብሎ እስካሁን አልወጣለትም። order ኡ እሱ ጋር ነው ያለው አዎ አዎ ገንዘብ አይደለም? ብሩክ ይዞበታል።
እንዳለ አዎ ብሩክ እንዳለ አዎ መሲ አንቺ ነሽ አሳይቷል።
ያናገርሽው ከሲስተርስ ካፌ ከሲስተር ካፌ ለቡ ወደ እ፣ ላፍ- ለቡ አ ኦኬ ይወጣልሃል ሳይሆን ካንስል ይደረግልሃል ነው አይደለ? ብሩክ አሜን አዎ፣ አዎ።
ዳንኤል እዳይ ነኝ።
ኦኬ።
እሺ ካንስል እዳይ።
ካንስል ይደረግልሃል። አዎ አንድ ሰዓት ከምናምን አለፈው ብዬ ነው።
በቃ እሺ እና ካንስል ገንዘብ ከሆነ ይዞበት።
ይደረግለታል። እሺ እሺ እኔ አሁን አስተላልፍላለሁ ዴቭ።
እሺ መልካም ቀን።
እሺ እሺ አሜን bye